ጤና ይስጥልኝ ቴስ የበረራ መረጃ ማዕከል
book ለማስደረግ ፈልጌ ነበር።
ይቻላል። ከየት ወዴት ነው የፈለጉት?
Okay ከአዲስ አበባ ወደ ዱባይ
እሺ ለመቼ?
December twenty twenty one
December 21 Maybe twenty one ወይ twenty ን የፈለግኩት ኮንተን ለማድረግ price ኡን ለማወቅ ፈልጌ እሺ ስንት ጊዜ ነው የምትቆዩት?
እቆያለሁ። እዛ ብዙ እቆያለሁ። አንድ ሶስት ወር ምናምን ስለዚህ ሁለት ወር እቆያለሁ።
ሄጃ ብቻ ልንገሩት።
One way ነው ፈልገው እሺ እሺ እያየሁ ነው።
Twenty one twenty one አድርገው እና ቀኑን ንገረኝ። Twenty one ምን ምን ቀን ነው የሚሆነው?
September 21 ቅዳሜ ቀን ነው የሚሆነው። September 20 አርብ ቀን ነው።
ቆይ እስኪ አሁን እኮ December ነው ያለነው።
እኮ December ማለት ነው።
Okay እ ዲሴምበር ዲሴምበር 21 ቅዳሜ ነው።
ምን ቀን ነው የሚውለው?
ቅዳሜ December 21 ሀያ አንድ ማለት ነው።
አዎ።
Okay በቃ ለ December ሀያ አንድ ነው።
እሺ።
Okay ስንት ነው price?
አንድ እያየሁ ነው።
Okay እሺ። የጸዳች ነው? እ?
የት ቤት ነው?
አረ እንደዚህ ነው እንደዚህ ዞሬ ምናምን ብዙ ቦታ ቤት ያለርሽ ያለ ማርያም አረ ቶሎ ነው ዛሬ የት የት ነው የምትሄጂው? እኮ ነው ያመጣልሻል አልኩሻል። አረ ያመጣለሁ አንቺ አትበይኝ። እኮ በጣም ስትገቢ ትገዢያለሽ ታዲያ አንቺ። እኔ እኮ ስለማውቅ
ይቅርታ መስመር ላይ ስላስጠበቅኩት።
Okay ችግር የለውም ኧረ ችግር የለውም።
በ Egypt በ Egypt Air ነው የሚቀንስ ዋጋ ያለው።
በ Egypt Airlines?
አዎ በ Egypt Airlines ስንት ነው?
እሱኛው አርባ ሶስት ሺ ሶስት መቶ አርባ አምስት አንድ ሰው Okay ካይሮ ላይ አለ።
ኢትዮ- ኢትዮ የለም ኢትዮ የለም
Ethiopian Airlines አለ ግን ይጨምራል እሱ ስንት ነው?
ከኤምሬትስ አሁን ስንት ነው?
የኢትዮጵያው ሀምሳ ስምንት ሺ አምስት መቶ ዘጠና ስድስት
Fly Emirates ኤምሬትስ።
የኤምሬትስ አለ ሀምሳ ስንት ነው?
ሁለት ሺ አራት መቶ ሰባ ሁለት
ስለዚህ የ Egypt ነው። ካይሮ ላይ ምንድን ነው ያለው? ካይ- የ Egypt transit ኤሩ ነው ካይሮ ላይ ትራንዚት ላይ ካይሮ ላይ ትራንዚት ነው።
ነው። አዎ ካይሮ ላይ Okay እሺ፣ አንድ check ላድርግና እንትን ላድርግ።
እሺ።
Thank you ሺ አመሰግናለሁ። አርባ ሶስት ሺ ስንት ነው ያልሽኝ?
አርባ ሶስት ሺ ሶስት መቶ አርባ አምስት ኧረ ይዘኝ ሂድ። እ እ አሁን መሰንት ከፍል ቆይ ጠብቀኝ። እሺ እሺ፣ ቴንክ ዩ አባሽ እሺ እሺ እናመሰግናለን።